Hello ጤና ይስጥልህ።
ጤና ይስጥልኝ።
ከሁዳ bike manufacturing ነበረ ምደውልልሽ። ሀና ነሻ?
አዎ
ስልክሽን እንትን አግኝተ ነው ከአዲስ ዩኒቨርሲቲ አግኝተ ነው ነው ወይ እሺ።
በ junior accountant ነት ክፍት ቦታ ስላለ የጽሁፍ ፈተና ነገ ጠዋት ሁለት ሰዓት አለሽ። ለቡ መብራቴ ለአርሴማ ፊት ለፊት
እ- እ- እሺ ግን አል- አል- አል- እም- አልችልም። እሺማ
okay።
already ለ- እየሰራሽ ነው?
አዎ አዎ think so
እሺ። ስለዚህ አመጪም ብዬ ልሰደው።
አዎ አዎ አዎ።
እሺ፣ እሺ thanks so much ችግር የለም። እሺ